ጤና ይስጥልኝ የኬስ ጥሪ ማዕከል እባክዎትን መጠራት
ጤና ይስጥልኝ። ዛሬ ከአዲስ አበባ ወደ ባህር ዳር በረራ ፈልጌ ነበረ ዘጠኝ ሰዓት አካባቢ ካለ።
ከአዲስ አበባ ወደ ባህር ዳር አዎ።
እሺ አንድ ጊዜ ልይሎት እሺ
ለእርስዎ መልስ ነው ወይስ መሄጃውን ብቻ ነው የሚፈልጉት ዛሬ ሄደው እ እ?
ለዛሬን መሄጃ ብቻ ነው የሚፈልጉት ወይስ መመለሻ አዎ አዎ መሄጃ ብቻ።
እሺ ያሉትን የበረራ information ኦች ልይሎት አንዴ ይጠብቁኝ እባክዎት እሺ እሺ
check እያረኩሎት ነበረ። ዛሬና ነገ ላይ እያየሁኝ ነበር። ሁለቱም ቀን በረራዎች ሙሉ ናቸው። available ቦታ ያለው ለ- ከነገ ወዲያ ነው።
okay ምንም የለም ዛሬ ምንም የለም አሁን ሙሉ ነው።
okay እሺ በቃ አመሰግናለሁ እሺ ስለደወሉልን እጅግ በጣም አመሰግናለን። መልካም ቀን ይሁንልዎት።
እሺ